ጤና ይስጥልን ቤስት ቤት ቤቲ ነው የምንረዳው።
ትላንት አንድ ሺህ አምስት መቶ በልቼ እሺ ዋ- ዶሮ አግቼ ወደ ቴሌ ብር እሺ፣ አንዴ ጠብቀኝ።
አ- አልደረስኝም። አካውንት ውስጥ ራሱ የለም።
እሺ፣ አንዴ ጠብቀኝ።
እሺ እሺ እሺ
hello hello
hello፣ አቤት።
አቤት
ብዙ አድርገህ ነው አዎ withdraw አድርጌ አንድ አንድ ሺህ አንድ ጊዜ ደግሞ አምስት ሺህ አምስት መቶ
okay። እሺ፣ አሁን በደወልክበት ቁጥር ነው? አንዴ ንገረኝ።
አዎ እሱ ነው አላምርት ነው አዎ
እሺ፣ አንዴ ንገረኝ ቁጥርህን። ዜሮ ዘጠኝ
ስልሳ ሶስት እሺ
ሰማንያ ዘጠኝ እሺ ሀያ አራት እሺ ስልሳ ሰባት
አምስት መቶ እና አንድ ሺህ ብር ወደ አዎ።
ቴሌ ብር ነው አይደለ? ስልሳ ሶስት ሰማንያ ዘጠኝ ሀያ አራት ስልሳ ሰባት አዎ አጠቃላይ ሺህ አምስት መቶ
አዎ አምስት መቶ እና አንድ ሺህ ብር አዎ
confirm አድርጌልሃለሁ። እሺ ትንሽ ቆይታ ሞክረው።
አይ እሺ መልካም ቀን።
እሺ እጠብቃለሁ እሺ ቼክ አድርገው።
አይ